ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ጌጡ ቁልፍ ስራ
አቤት ጌጡ ቁልፍ ስራ ነው።
አዎ ጌቱ ይባላል።
አ፣ ከዊ ፕላስ ሶሉሽን ድርጅት ነው የምደውልልህ።
የት ዊ ፕላስ ሶሉሽን ድርጅት
ምን ነበረ?
አ፣ ዊ ፕላስ ሶሉሽን provider ላይ አገልግሎት ለመስጠት ተመዝግበህ ነበር።
ፕላስ አ፣ ዊ ፕላስ ሶሉሽን provider የሚል መተግበሪያ አለ። እሱ ላይ አገልግሎትህን ለማስተዋወቅ ተመዝግበህ ነበር።
አላስታወስም።
Okay አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ እንዲሁም ከደንበኞቹ ጋር መገናኘት እንደሚችሉ ለማሳወቅ ነው የደወልነው።
Okay እሺ። አሁን ግን ተምክሩ ትችላለህ?
application ኑን text ማድረግ እንችላለን። እሺ፣ እሺ፣ እናመሰግናለን። መልካም ቀን። እሺ